hello ሰላም ጤና ይስጥልኝ። ቤት ቤት
ኢተ እሺ፣ ምን ነበር?
አሁን አስገባሽው የሁለት ቀን በፊት አስገባሽው በአምስት በአምስት አስራ ሁለተኛው ላይ አ- አምስት ጊዜ አለ አንዳንድ ሺህ ብር እሱም ይልኛ withdraw ነው።
አዎ እሺ፣ መስመር ላይ ጠብቀኝ።
እሺ
ረድ ልላክልሽ። hello
hello
hello
ዊዝዶ አድርገህ ነው?
withdraw አድርጌ ነው ስንት ብር ነው?
አንዳንድ ሺህ አምስት ጊዜ ነው
እሺ አሁን የደወልክበት ነው የቤት- በአምስት አስ- በአምስት አስራ ሁለተኛ ወራ
በአምስት
አምስት አዎ አምስት እንደ ፈረንጅ ነው ተመብያ ነገር
በአምስት ነው ያልከኝ።
አዎ በአምስት አዎ ወዴት ነበር ዊዝዶ ያደረከው?
ወደ ቴሌብር failed ብሎ አስቀራኝ ኧረ failed ከሆነ እኮ ከቤስት ቤት account ም ከም- failed ነው የሚለው ከቤስት ቤት account ም ከመጀመሪያ አልወጣም ማለት ነው አዎ እኮ ከቤስት ቤት account ከመጀመሪያም አልወጣም። failed ማለት ወይ የሌለህን ብር ነበር እየሞከርክ የነበረው
አይደለም እኮ አ- አሁንም ያስገባሽልኝ እኮ ያው ነው እኮ ከትላንት ወዲያ እ
አሁንም ያስገባሽልኝ እኮ እንደዛ ብሎ ነው እኮ እኮ failed ነው የሚለው ማለት ከቤስት ቤት account ሳይወጣ ሲቀር ነው failed የሚለው ላይ ወጥቷል አ- አልወጣም
ወጥቷል አልኩሽ እኮ ወጥቷል failed አይደለም የሚልህ failed ማለት አዎ።
እኮ ከቤስት ቤት አካውንት ከመጀመሪያውም ሳያወጣ ሲቀር ነው failed የሚልህ አሁንም ከ- ከ- የትላ- ከ- ከትላንት ወዲያ እንደዛ ብሎን እኮ አሁን አይተሽ ያስገባሽልኝ failed ብሎ ነው እኮ
አይ failed የሚልማ transaction አይገባልህም በመጀመሪያ ወይ የ- እ፣ process ላይ የነበረ transaction ምናምን ሊሆን ይችላል እንጂ failed የሆነ transaction ከመጀመሪያውም እኛም ማስገባት አንችልም
አሁን check check አርኪሽ ለማንኛውም ያው check አረኩት failed ነው የሚለው እ- እ- እዛው አንቺም ቀን failed ነው አዎ፣ የሚለው አንድ አ፣ ሁለት ሺህ ብር አንድ አንድ ሺህ ብር ሁለቴ አዎ።
ይገባልሃለሁ ሌላ አራት ላ- ጊዜ አሁ- አሁን የሞከርከው አሁን ገብቶልኝ ይሄኛው ገባ እኮ ልብ አሁን ገባልኝ አሁን የገባው ነው እኮ ይሄ ታች እይ- አም- አምስተኛው ቀን ላይ ማለት ነው እ
ይሄ አሁን ነው እኮ ሄድኩኝ ገባልኝ እኮ።
አሁን ገብቶ- ገባልኝ ይሄኛው አሁን ምንም process process ላይ የሆነ transaction ምንም የለም።
እሺ፣ እሺ፣ thank you።
እሺ
እሺ።